ሄሎ ጤና ይስጥልኝ ሰረን ነኝ።
መሰረት ጤና ይስጥልኝ። አስራ ስምንት ሰማንያ ስድስት አስራ ስምንት ስንት
አስራ ስምንት ሰማንያ ስድስት ሰማንያ ስድስት ምን ሆነብክ? ምን ሆነብክ?
ምን ሆነብኝ መሰለሽ እሺ customer ስልክ ያነሳል ስም ማን ነው?
ስልክ አብዱሰላም
እ አብዱሰላም እሺ እሺ አብዱሰላም አሳውቄልሃለሁ። ከአስር ደቂቃ በኋላ መልሰህ ደውልልኝ።
እሺ እሺ